hello, hello, hello ሰላም ነው በኃይሉ እንዴት ነህ? ይሰማሃል? ትንሽ ድምፅህ ርቆኛል።
አሁንስ?
እሺ ይሻላል። አሁን ምንድን ነው ወይ የኮዱ customer ያመጣው ኮድ ነው?
ኧረ አይደለም ከታች እኛው branch ማለት ነው።
እሺ
አስራ አምስት ሺህ ብር ከዛ እልኩልኝ ነው ተልኮልኝ በቦቸር
በቦቸር ማለት ነው። እነሱ በ agent ኡ እኔ ጋር ነው ያለው እሺ
እና እነሱ ወጪ ከዛ አድርጎ ከሱ በ voucher account ወጪ ልከውልኝ አድርጎ ነው አስራ አምስት ሺህ ብር ነው።
ከሱ ከ CA ሀረርጌ ሁለት ከሚለው ወጪ አድርጎ ለአንተ ነው ይዞልህ የመጣው።
አዎ።
እኮ ወጪ ዛሬ እኮ ምንም ወጪ አላደረጉም። CA ሀረርጌ ሁለት cashier ላይ ምንም ወጪ የለም አሁን አስራ አንድ አላወጡትም ሰዓት ሲጀምር አካባቢ- እ አሁን እኮ ነው አስራ አንድ ሰዓት አካባቢ። ስሙ ዛሬ ነው አይደለ?
approve አድርገው ምናምን ነው የሚለው።
ኮዱን እርግጠኛ ነክ?
ኧረ አዎ እርግጠኛ ነኝ።
CA ሀረርጌ ሁለት ነው ያደ- ያልከኝ አይደለ? CA ሀረርጌ አዎ።
ሁለት አዎ።
ይልቅ ምንም እንትን እያሳየኝ አይደለም። እሱ ላይ ደግሞ እስኪ ይኸውልሽ ላንብብልሽ።
ቆይ አንዴ እሺ። ሲጀምር እኮ ከአምስት በኋላ እዛ cashier ላይ ራሱ የተሰራ ነገር የለም። cashier ኡን ተሳሳይ እንዳይሆን withdraw ያደረገበትን cashier
ኧረ አይደለም
እ
አልተሳሳትኩም።
CA ሀረርጌ ሁለት የሚለው ከሆነ transaction ኡ አምስት የመጨረሻ transaction አምስት ላይ ነው ያለው።
ቀን አምስት
ቆይ እሺ። አዎ ቀን አምስት ላይ ነው። ዛሬ በእርግጥ እየቆረጠ ነው፣ ግን withdraw deposit የተሰራው ለመጨረሻ ጊዜ አምስት ላይ ነው። ትኬት እየተቆረጠ ነው።
because ምንም ይሰራ አይደለም።
እ deposit እና withdraw ይኸውልህ transaction ላይ አድርጌ ሳየው በአምስት ነው ለመጨረሻ ጊዜ የተሰራው። ይሄ የ customer የእንትን የቦ- በ voucher ማለት deposit withdraw ምናምን የሚያደርጉበት አለ አይደለ? እሱ ላይ ያው አምስት ነው መጨ- መጨረሻው
your voucher is under approval ይላል።
እኮ under approval ይላል። ያ ማለት ወጥቷል፣ ግን ከዚህኛው cashier ላይ ሆን ይችላል። እስቲ ቆይ እሺ አ- አ- አንብብልኝ አንተ እንትኑን
በቃ ይሄ ነው የሚለው።
voucher ኡን አንብብልኝ። በጣም የሚጮህ ነገር አለ ስልክህ ላይ እ ሀያ ስምንት ሀያ ስምንት ሀያ አንድ ሀያ አንድ
ኤን አንድ ኤን አንድ የት እንደሆነ እንዴት ነበረ? ምናምን እ? የት? ከማን እንደሆነ በምንድን ነው የምናየው?
ቁጭ ቁጭ ምጣ አይ ይሳል ምጣ
ከ cashier account ከሆነ እንትን ስም አያ- እንትን አያወጣም እኮ ሄሎ አንቺ ሰው ላክ ሰው ላክ ሄሎ ባይሉ ሄሎ እሱን እንዴት ላድርግልህ?
ሄሎ
እልክልሃለሁ። እሺ በሚሴ እልክልሃለሁ።